ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ነው ወደ ሰማንያ አንድ ሰማንያ ስምንት ፕሊስቶኖምስ እየደወሉ ነበረ።
አቤት ወደ ሰማንያ አንድ ሰማንያ ስምንት ፕሊስቶኖምስ እየደወሉ ነበረ።
እ
እ፣ መረጃ ከፈልጉ ብለን ነው መልሰን የደወልንልዎት።
እ
ስለ ስለ ምንድን ነው? ስለ share ነው? ስለ ቤት? ስለ ምንድን ነው መረጃ የፈለጉት?
ኧረ አልደወልኩም።
ኦ፣ አ፣ የእርስዎ ስልክ እዚህ መጥቶ የእኛ system ላይ ሲታይ ነው መልሰን እኛ የምንደውለው እኮ።
በቃ እሱ ልጆች ነካክቶ እኮ እንጠይቃለሁ።